ጤና ይስጥልኝ ቤት ቤት ዲቦራ ነኝ። ከሞለርዶ
ጠዋት የሞከርኩት እንትን ነበረኝ እና እስካሁን ጭራሽ አልገባልኝ። ሀያ ስንት ሰዓት ሰባት ሰዓት ምናምን ሞላው።
withdrawal ነው
withdraw ወደ ባንክ በቻፓ?
ሞክሬው ነበር በቴሌ እምቢ ብሎኝ፣ በቻፓ ነው።
አይደለም በቴሌ እምቢ እ።
ብሎኝ ወደ አቢሲኒያ ነበር የሞከርኩት።
እሺ ቻፓ የሚለውን ነበር አይደል የተጠቀምከው? እሺ ችግር የለውም check አደርገዋለሁ። በዚህ ቁጥር ነው።
አ- አይደለም አስራ ሁለት
እሺ አስራ ሁለት ስልሳ ዘጠኝ ስልሳ ዘጠኝ ሰማንያ ሁለት ሰላሳ አምስት
ሰማንያ ሁለት ሰላሳ አምስት ስንት ብር ነበር?
አዎ።
እሺ አንድ ሺህ ብር
ስንት ነበር ያልከኝ? ይቅርታ አንድ ሺህ ብር አንድ ሺ እሺ ሌላ አቤት ይሰማል።
ወደ አቢሲኒያ ነው የላከው አዎ ወደ አቢሲኒያ ነው የላኩት።
አርባ ሁለት ዘጠና ሶስት ዘጠና ሁለት ስልሳ ዘጠኝ አዎ እሺ በቃ processing ላይ ነው ያለው ለቻፓ እናሳውቅላለን እሺ ትንሽ system fail አድርጎባቸው ስለነበረ busy ሆኖ ነው ይገባል ቴሌ ብር እናሳውቅልሃለን እንትን አይልም በቃ ይመለሳል እሺ ትንሽ system ችግር እንትን ስላለ ነው ያስተካከሉት ነው ይመለሳል እሺ።
እሺ